መግቢያውን መግቢያውን ካልሸናቸው በኋላ ካልሽ ትራንስፈር የሚላል ሰዎች መጨረስ እንዳለ ተለያዩ ኤክስቴንሽን አምራቸው ነው ራሱ ይገባ እንዳለ አሻ ሳገር አሁን ስታነሳው እንዳነሳቸው እንገናኝ። ስለዚህ ሁሉ መግባል ስትገኝ ነው ከዛ ኤፊ አንድ ያውሪት
ዘጋሹ
ሳታነሺው አስቸዋለሁ እኮ ቀን ታገናኘዋል ማለት ነው። እኔ ስለዘጋሁት ነው ካልዘ